है ना है ना हेलो हेलो ሄሎ ሰላም ጤና ይስጥልኝ። ቴሌቪ አቤት ይሰማል።
ይሰማል።
አዎ ምን ልርዳዎት?
የሆነ message ገብቶልኝ ነው።
እሺ trivia game ነው።
እ?
trivia game ነው። game ኦቹን ሲጫወቱ ሽልማቶች አሉት።
እ፣ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያሸልማል።
okay። game ኡ game ኡን ለመጫወት ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውላሉ። መጀመሪያ
እሺ፣
አ- እሱ- አንድ ቁጥር ላይ ለመመዝገብ የሚል አለ። ሶስት ቁጥር ለመጫወት፣ ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ።
አይ፣ በእንትን ነው ስማርትፎን ነው እንዴት ነው?
በ USSD በትንሿ ስልክም በስማርትፎንም ይችላሉ። በ USSD ጥያቄና መልሶቹን ይጠቀማሉ።
okay፣
በድረገጽም ገብቶ መጠቀም ይችላል።
እሺ።
እሺ እሺ ምንም አይደል።